ሄሎ ቤት
hello ጤና ይስጥልኝ አብሮ ይስጥልን።
እንትን የ YouTube ትምህርት ወጌሻ ስልክ ነው አይደለ?
አዎ Donkey Tube ነው።
እንትን ዛሬ ተ- አለ እንዴ በእናትሽ class
የምን class? የወጌሻ class- ተማሪ ነው?
አ
class የለም። assignment እየሰሩ ነው እና አዎ አዎ assignment እየሰሩ ነው። መ- መ- መገባደጃው ጊዜ እስከ መቼ ነው? እስካሁን እስከ ዓርብ ነው የሚጨረሻው።
አርብ ነው የሚጨረሰው።
አዎ ዓርብ አርብ ነው።
አርብ ክ- አር- አርብ class አለ ማለት ነው።
class ሳይሆን assignment ኣችሁን የምታስገቡበት class ኡን እናሳውቃለን group ላይ።
አሀ assignment ኡን አርብ ጨርሰን ማስገባት አለብን።
አዎ አዎ
አሀ ይሄ ግን አሁን ይሄ እንደ መ- መ- መሀል ላይ እንደ ኮርስ ነው አይደለ የምንፈተነው። ይህን ፈተና ቢቀር ችግር አለው?
assignment Hello?
የሶስት ወር ትምህርት አይደለ?